Hello
Hello Hello
ወይ አሁን ሰላም ነው?
ከንቲን ሆምስ ነው የደወሉት። ምን ልርዳዎት?
መረጃ ልጠይቅሽ ነበረ።
ምን አሉኝ?
መረጃ ልጠይቅሽ ነበረ።
እሺ ይቻላል።
currently under construction site የት ነው ያላቸው?
ወደ ሰሚት አለ ሲኤምሲ ጀሞት ጅቡት አለ
ከሚት ሴምሲ አዎ፣ ሀያት አለ ወደ ጣፎም አለን።
እዚህ ወደ ቦሌ አካባቢ ምናምን አለ ወደ መሰላም አለ ወደ ቦሌ አለ እ፣ ሜክሲኮ ወደ ቫቲካንም አለን።
ቦሌ የቱ ጋር አለ?
ማተሚያ ጀርባ ጋር አለን።
ምን ፕሮግረስ ላይ ነው ያለው?
እ፣ ፋውንዴሽን ላይ አለን።
ቁፋሮ ላይ አዎ
OK። G plus ስንት ነው?
ወደ ላይ ሀያ አንድ
OK። Total ካሬው
እንደ የ bedroom ኦቹ ይለያያል። ባለ አንድ ባለ ሁለት ባለ ሶስት አለ። እንደ የ bedroom ኦቹ No ይለያያል።
No፣ አይ ህንጻው ያረፈበት
እስኪ detail ኡ መረጃ የሽያጭ አማካሪዎች ናቸው የሚያስረዱት። እኔ ቀጠሮ ነው ማስይዘለው። የት አካባቢ ነው ያለው?
እኔ ቦሌ ነው ያለው ሩዋንዳ አካባቢ።
OK፣ ቦሌ ከሆኑ ቦሌ ጋር አለን እኮ ሀያት ሆስፒታል ጋር አለን።
ቦሌ ጫፍ ላይ አዎ ይሄ ቦሌ መድኃኒዓለም ጀርባ አለ አይደለ?
አ እሱ ጋር አለን። ከሞይንኮ ትንሽ ከፍ እንዳሉ ከዚ- ከሱዙኪ መኪና መሸጫ አጠገብ አለን።
OK። እዛ መሄድ አለብኝ።
እዛ ቢሄዱ detail ኡ መረጃ site ኡንም ወስደው ያሳዩታል።
አ ዲዛይኑንም፣ ካሬውንም detail ኡ ሁሉንም በደንብ ያስረዱታል። አካባቢ ሁኔታ በካሬ ስንት እንደሆነ detail ኡ እነሱ እኔ ቀጠሮ